hello ጤና ይስጥልኝ ድል ገበያ
hello ጤና ይስጥልን አብሮ ይስጥልን እንዴት ናችሁ ድር ገበያ አዎ ልክ ነው ድል ገበያ ነው okay እንትን ትእዛዝ አዝዤ ነበርና ክፍያ በምን ቴሌብር ላይ በምንድን ነው የሚከፈለው
የቴሌብር link እንልክልዎታለን ምንድን ነበር ያዘዙት
አይ data ስለማይሰራ እዚህ አማራ ክልል okay ንግድ ባንክ ላይ መክፈል ይችላሉ
ንግድ ባንክ ላይ ንግድ ባንክ ላይ እስኪ እንግዲህ ሌላ የቡና አላችሁ እንዴ
ቡና ባንክ ቡና ባንክ የለንም
አዎ እንዴት ላርግ በእናትሽ በአ- ንግድ ባንክ አለ ከሌላ ከማንኛውም ባንክ ወደኛ account መላክ ይችላሉ አቢሲኒያ አለ
እስኪ የንግድ ባንክ ወይ የአቢሲኒያ ትልኪልኝ text አድርጊልኝ እስኪ እሺ ምንድን ነበር ያዘዙት እርስዎ ሸሚዝ ነበር ዘጠና ቆይ እስኪ አንዴ ኮዶች ልንገርሽ እሺ ዘጠና አራት
እሺ እና ዘጠና አንድ ዘጠና አራት እና ዘጠና አንድ size ኦትን ይነግሩኛል large አዎ፣ ተደውሎልኝ ነበር ዛሬም large ብዬ ነበር okay large ነው አካባቢ አድራሻዎትን
ባህር ዳር
እሺ እንልክልዎታለን እ፣ እንትኖቹን የባንክ አካውንቶቹንም የባንክ- የቴሌ ብሩንም አዎ፣ በቃ በዛ አድርገሽ ምረጭልኝና እኔ አሁኑን ላስገባላችሁ እሺ ችግር የለም እናመሰግናለን እሺ